ይቻል ቦታ ችሎ ትቶኛል በፈተና ሁሉ መውጫ ሆኖልኛል ከስራቴ ፈቶ ያዳነኝ አምላኬ ኢየሱስ ይክበርልኝ ከስራቴ ፈቶ ያዳነኝ አምላኬ ኢየሱስ ይክበርልኝ ለኔስ እንደ ኢየሱስ ያለ አላገኝም ለኔስ እንደ ኢየሱስ ያለ አላገኝም መመኪያ ጋሻዬ ነው የረታሁት በርሱ ብቻ ነው አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል ከዓለም ጠቢባን የተሰወረውን እኔ ግን አገኘው የዘላለም መዳንን እንደ እርሱ ያለ ማንም የለም አከብረዋለሁ ለዘላለም እንደ እርሱ ያለ ማንም የለም አከብረዋለሁ ለዘላለም ለኔስ እንደ ኢየሱስ ያለ አላገኝም ለኔስ እንደ ኢየሱስ ያለ አላገኝም መመኪያ ጋሻዬ ነው የረታሁት በርሱ ብቻ ነው አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል የተዋረደውን በከፍታ የሚያወጣ ተስፋ የሌለውን በተስፋ የሚሞላ እንዳይኑ ብሌን ተጠንቅቆ ጠብቆኛል ኢየሱስ ጋሻሁ እንዳይኑ ብሌን ተጠንቅቆ ጠብቆኛል ኢየሱስ ጋሻሁ ለኔስ እንደ ኢየሱስ ያለ አላገኝም ለኔስ እንደ ኢየሱስ ያለ አላገኝም መመኪያ ጋሻዬ ነው የረካሁት በርሱ ብቻ ነው አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል በልታ በዜማ ስሙን ላመስግነው የከንፈሬ ፍሬ ምስጋና ይድረሰው ለውለታው ምን ይከፈላል አምልኮ ስገት ይገባዋል ለውለታው ምን ይከፈላል አምልኮ ስገት ይገባዋል ለኔስ እንደ ኢየሱስ ያለ አላገኝም ለኔስ እንደ ኢየሱስ ያለ አላገኝም መመኪያ ጋሻዬ ነው የረታሁት በርሱ ብቻ ነው አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል አላማዬ ሆኖ መርቶኛል ሕይወት ከነ ትርፉ ሰጥቶኛል አላማ